ስምሽ ማን ነው?
ምህረት ስንት ዓመትሽ ነው?
ስድስት ስምሽ ማን ነው? አሚራ ስንት ዓመትሽ ነው? ስድስት ስምሽ ማን ነው? ይክራም ስንት ዓመትሽ ነው? ስድስት ስምህ ማን ነው?
ሮፍናን
ስንት ዓመትህ ነው?
ስድስት
ወደ መቶ ምናምን ነው ሄደው ትክክለኛ ወይ ወደ ዘጠና ሄዳል ወይ ወደ መቶ ሄዳል። አሁን ዘጠና ዘጠና ዘጠና በቃ ዘጠና ነኝ ካላችሁ ዘጠና ነኝ ከዚህ በኋላ እሺ፣ ከዛ ስለ- ተመዘንና እናውቀዋለን።
ስለ- እ?
ተመዘኑ
እድሜ
አዎ በሚዛን እሺ። ማን ነው ስምሽ?
እንግዲህ ማን ነው ስምሽ?